ሁሉ ስፖርት ነው እባክዎ የሚረዳው።
አዎ ሎግኒ እዚህ አካውንት ላይ ከፍተን ነበር። ሎግኒ ስናደርግ እምቢ አለ።
ምንድን ነው የሚሉት?
እ ምንድን ነው የሚሉት?
እ- እ- ማ- ማለት ራይት እምቢ አለ እኮ እ ምንድን ነው የሚሉት ደንበኛችን? ሄሎ